በኮንክሪት መስማር ነው።
የለም በኮንክሪት መስማር ነው። አቤት ጤና ይስጥልኝ።
አብሮ ይስጥልን። ፍሊንስቶን ሆን
ሄሎ፣ ሰላም ናችሁ?
እግዚአብሔር ይመስገን። ፍሊንስቶን ሆን ስኔ ደወሉት።
አ፣ እንትን አክሲዮን ለመግዛት አስቤ አንዳንድ ኢንፎርሜሽን ለመጠየቅ ፈልጌ ነበረ።
እሺ አሁን ስምና ስልክ ነው እየመዘገብን ያለ ነው። ሐምሌ አንድ ላይ ነው ደውለን ያለውን መረጃ ሌሉ እናስረዳዎታለን።
ኦኬ፣ ስለዚህ አሁን ልመዝገባ።
አዎ አዎ፣ ስሞትም አለበል።
እሺ፣ አዳና ሀጂ ይባላለሁ።
እሺ አዳነ።
አዳና ሀጂ።
እሺ እሺ። እ፣ ምን ላይ ነበር ማስታወቂያችንን የሰሙት?
ማስታወቂያ ቅ- ቃና ላይ ወይ ኢቢኤስ ላይ መሰለኝ፣ እርግጠኛ አይደለሁም። ማታ ነው የሰማሁት።
ቲቪ ላይ። እሺ እሺ።
አ፣ እንደዛ ነገር መሰለኝ።
እንደውልሎታለን። እሺ እሺ እሺ።
እሺ